page.
hello ጤና ይጥልን ደንበኛችን ኮቴጅ ባር ሬስቶራንት ነው። ኮቴጅ ባርና ሬስቶራንት
ይቆራረጣል።
ከ BGI ኢትዮጵያ ጥሪ ማዕከል ነው የምደውልሎት። ይሰማል?
BGI እሺ፣
ሰሞኑን ለደንበኛ ኤስኤምኤስ ቴክስት አትንማይ ቁጥር ደርሶታል?
ምን የሚላ እኔ እንጃ። መልበል ደረስ ነገር የለም።
እሺ፣ ደርም ነው ደርሶ- በ- በስልክ እሺ፣
ሀምሳ አንድ
እ-
ስልሳ ሰባት
እሺ።
ሀምሳ አንድ ሀያ ስምንት ቆይ እሺ፣ ቆይ እስኪ አንዴ ቆይማ። የሚጠቅም ከሆነ ነው የምወስደው። ሀምሳ አንድ
ስልሳ ሰባት ስልሳ ሰባት ሀምሳ አንድ ሀያ ድጋሚ ሀምሳ አንድ ሀምሳ አንድ ስልሳ ሀምሳ ሰባት አንድ ሀምሳ ስልሳ አንድ ሰባት ሀምሳ አንድ ሀያ ስምንት እሺ
ይሄ የቢጂአይ ሆኖ ልዩ ቁጥሮት ነው። ደንበኛችን ሰማንያ ስድስት ሰባ ሰባት ላይ ሲደውሉ ይሄን ቁጥር ተነግረውን ይችላሉ። ቢጂአይን የተቀሬታ ማየት ይችሉ አገልግሎት ገናሎቶችን ማግኘት ይችላሉ።
በሀምሳ አንድ ስልሳ ሰባት ሀምሳ አንድ
ሰማንያ ስድስት ሰባ ሰባት ላይ ደውለውቱን መለያ ቁጥር የሚነግሩ ደንበኛችን
እስኪ እንደገና ደ- እንትን